hello ጤና ይስጥልኝ ቤተሰብ ቤት ራሄል ነኝ። ባኮም ልርዳው
እንትን ያልተለቀቀ ካርድ ነበረኝ እስኪ እንድታይልኝ ነበር ንገረኝና check ላድርግልህ።
እ password code ኡን ንገረኝና check ላድርግልህ።
አስራ አንድ እሺ
ሰማ- አርባ ስምንት እሺ
ሰባ ሁለት ዜሮ አራት
እሺ እ loss ነው። እሺ ሁለት ጨዋታ ነው የወጣው።
እህ እ ሁለት ጨዋታ ነው የወደቀው እና ተመላሽ የለውም። ሁለት እ loss እና አንድ void ነው ያለው ትኬቱ።
አንደኛው void ሆኗል እኮ አይደል?
አንደኛው void ነው።
አዎ።
ሌላ ያልታረመው ያልነበረ በመሀል match ኦች እነሱ ላይ አዎ።
ሲታረም አንድ ጨዋታ አለ loss ድጋሚ ማለት ነው። ሁለት loss እና አንድ void ነው ያለው። ለዛ ተመላሽ አይኖረውም። እሺ ሌላ አለ check ማድረግልህ ነገር አለ።
እሺ በቃ እሺ መልካም ቀን ይሁንልህ።